ጤና ይስጥልን ዋሽንግተን ህክምና ማዕከል
እንኮንትራስት ሲቲ ጋይድ ባዮፕሲ ትሰራላችሁ እንዴ? እንኮንትራስት ሲቲ ጋይድድ የሆነ ሲቲ ሲቲ አለ ሲቲ ጋይድድ አልፈ እንትን ባዮፕሲ
እስቲ ስልክ ልስጦት ይስጥቃል
እሺ እሺ
ንገሮት እሺ እየጠበኩ ነው ዜሮ ዘጠኝ ሰማንያ ስምንት
ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ሰባት ሰማንያ ዘጠኝ እሺ thank you